hello ጤና ይስጥልን ቤት ቤት
ጤና ይስጥልን የሆነ ትኬት እንድትለቁልኝ ነበረ።
እሺ እሺ፣
ንገረኝ፣ እሺ፣ አስራ- ከሸርኩ አስራ ሁለት እሺ
ሰማንያ አራት እህ
ሰላሳ ስምንት አስራ ዘጠኝ
እሺ ይህ ጨዋታ ቦነስ የለውም። እሺ
እሺ አንድ ነገር ሌላ
ነግራኝ ነው ሌላ አስራ ሁለት እሺ
ስልሳ ሰባት እህ
ሀያ ዘጠኝ ሀያ ዘጠኝ
ሰባ ስድስት
ይህም አምስት ጨዋታዎች ወጥተዋል። እሺ
እሺ ሌላም አለኝ አስራ ሁለት እሺ
ሰባ አንድ ሰባ አንድ
አርባ አምስት አርባ አምስት ስልሳ አራት
እሺ ይህም እንደዛው። እሺ ሌላ አለክ?
አይ በቃ እሺ አመሰግናለሁ እሺ መልካም ምሽት።